ሌላው ቤኔ
ሰላም ነው። ዘጠና ስድስት አስራ ዘጠኝ
ምን ሆነብህ?
ብር የለኝም። ፒዛ
ማነው እሱ?
ብሩክ እንዳለ
ዘጠና ስድስት አስራ ዘጠኝ ያልከኛ?
አስራ ዘጠኝ
እንዴ መስመር ላይ ጠብቀኝ።
እሺ
ብሩክ እንዳለ የፒዛ ተወዳጅቷል። ሴቶች አስወጭልኝ ብር የለኝም እያለ ነው። ዘጠና ስድስት አስራ ዘጠኝ
አዎ ይወጣልሃል ብሩክ እሺ እሺ